refund ነው return location ፈልጌ ነው እባክህ።
Hello Hello፣ ሰላም ጤና ይስጥልን።
አብሮ ይችላል።
ጌታሁን ኖት አቤት።
ከቺፕቺፕ ነበር የምንደውለው። ያልተረከቡት product አለ
እ እ እ ያልተረከብ ነው?
እ ያልተቀበሉት አይ ያልተቀበልን ነው የለም። ወደ ደርሶናል።
ሁሉንም ተቀብለዋል።
አዎ አዎ።
Okay፣ እሺ፣ መልካም እሺ።
መልካም እናመሰግናለን። እሺ እሺ